ጤና ይስጥልኝ ሁሉ ስፖርት ነው ባኮ ምን ልርዳዎ ጤና ይስጥልኝ። አሁን ደውዬ ነበር። screenshot አድርገህ ምናምን ላክልኝ ምናምን ብለሽ ነበር በቴሌግራም።
እሺ ልከዋል።
እና አይ እንትኑ አይሰራም። ይቺ ምልክቷ ጥያቄ ምልክት ያለበት ያለበት ጋር አይደል ቴሌግራሙ ያለው።
እሺ የእርስዎን ቴሌግራም ቁጥር ይንገሩኝ። ዜሮ ዘጠኝ
ስልክ በዚህ ስልክ ቁጥር አይ- አሁን አይወጣልሽም።
በደወሉበት ነው። እሺ አዎ፣ ሰላሳ አዎ።
ስምንት ሰላሳ አምስት ዘጠና ሁለት ዘጠና ሁለት ስልሳ ሁለት አ ሞትም አለበት
አስፋው
hi ብዮት አለው አስፋው።
በዛ ላከው።
አዎ hi ባልኩበት ምንም detail ግን የለውም transaction ኑ። ዝም ብሎ amount ቱ ቀኑ ምናምን ብቻ ነው ያለው።
የትኛው እንደሆነ አይደለም። transaction ኑን screenshot ያደረጉና ከስር የገንዘብ አዎ።
መጠኑንና ስልኮትን ጽፈው ይልኩልናል።
እሺ እሺ እሺ።